ሌላ ሰላም ጤና ይስጥልን።
አብሮ ይስጥልን እናቴ። ትራንስፎርም አድርጌ ነበረ። ቻው። እሺ ወይ
አሁን ነው ወይ አሁን ያደረኩት
ልስበይ እስከላል ነው ባኩም ልርዳው እንትን ትራንስፈር አድርጌ ነበረ በቻፓ እሺ ዊዝድሮ ማለት ነው።
እሺ አይ ከሆነ ብር በላይ ከሆነ ይደወላል መሰለኝ ብዬ ነው።
እሺ ቁጥሩን ንገረኝ። የስልክ ቁጥሩን አንድ
ዘጠኝ አስራ አንድ አስራ አንድ ሀያ ሰባት ሀያ ሰባት ስልሳ ዘጠኝ አስራ ዘጠኝ ስልሳ ዘጠኝ አስራ ዘጠኝ
ስንት ብር ነው?
ሰላሳ ሺህ ብር
ኢብራሂም አዎ ለማለት?
አዎ እሺ ዜሮ ዘጠኝ አስራ አንድ ሀያ ሰባት ስልሳ ዘጠኝ አስራ ስድስት ቴሌብር አካውንት አስራ ዘጠኝ አስራ ዘጠኝ
ዜሮ ዘጠኝ አስራ አንድ ሀያ ሰባት ሀያ ሰባት ስልሳ ዘጠኝ አስራ ዘጠኝ አዎ
እሺ፣ ጠብቀኝ። account check መደረግ አለበት። ትንሽ እሺ ችግር የለው እሺ። እሺ ኮንፊርም ተደርጎላል። እሺ ከአካውንት ውጪ ተደርጓል። ከደቂቃዎች በኋላ ይገባል። ያለ ቻፓስ ወስደዋል ስለሆነ ትንሽ ጠብቅ።
እሺ እናቴ መልካም ቀን እኛም እናመሰግናለን። መልካም ቀን አባት።
እሺ